ጤና ይስጥልኝ በሽት ቤት ቤቲ ነው የምንረዳው?
እስኪ check ለማድረግ ነበር።
እሺ cashier code ንገረኝ።
መቶ ስምንት
መቶ ስምንት
አርባ አርባ ስልሳ አንድ ስድስት
እሺ አርሜልሃለሁ check አድርገው። ግን ለውስጥ ነው አራት ጨዋታ ወጥቶበታል።
እሺ ከሌላ ትኬት check ላድርግ።
እሺ
መቶ ስምንት እህ
አርባ አርባ ሰባት ሀምሳ ዘጠኝ
እሺ ይሄም እንደዛ ስድስት ጨዋታ። እሺ እሺ መልካም ቀን